ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ሰላም
ሰላም እባላለሁ ከአሪፍ ፔ ነው የምደውለው።
እሺ፣ እንዴት ነሽ?
እግዚአብሔር ይመስገን። በንቾ ኮፊ ነው።
እ፣ ቆየሁ እኔ ለግጃለሁ።
ይቅርታ ደመኛችን መስመሩ ተቆራረጠ። ምን አሉኝ?
እ፣ እኔ እዛ እየሰራሁ አይደለም። ቆይ አመት ሆነኝ ከወጣ።
መስመር አላሉ። ደመኛችን ይሰማታል።
ይሰማኛል። እኔ እዛ ከወጣሁ ቆየሁ፣ አመት ይሆነኛል። ይቅርታ።
መስመር ላይ ያሉ ደመኛችን ይሰማታል።